አይሰማም?
ይሰማኛል።
አ ትናንትና ደውለን ዛሬ ሞክሩ ከሰዓት ሞክሩ ትናንት ተብለን እምቢ አለን። ቴሌ እንትን ሁሉ ስፖርት ኦንላይን
እሺ ትናንት ከፍተ ነው ተከፍቶ ነበር በ- እምቢ አለን። ዛሬ forget ብለን ስ- ስና- ስንት እንትን ስንል እምቢ አለን። እንደ አዲስ ምኑ ነው?
ለመክፈት ስንል ኮድ ነው?
ሁሉ ስፖርት ኦንላይን ለመስ- ለመክፈት ኮዱ ነው ቢያሉት።
አዎ አዎ ለመክፈት ስንሞክር ተከፍቶበታል ይለናል።
እሺ ከዛ ደግሞ ይሄ በተከፈተበት በ password ኡ ስንሞክረው እም፣ user name ኡ እና password ኡ ልክ አይደለም ይለናል። ከዛ ደግሞ forget ስንለው ምንም ኮድ አይገባም።
okay እሺ። screenshot አድርገው ይላኩልን።
ምኑ?
የሚለው እሺ
OTP ጭራሽ ላይ- ይገባል።
በምን- አዎ በምን ነው የምልክልሽ?
እስቲ ወይ ይታገሱን። እሺ እያስተካከል ነው ስለሆነ ነው የ OTP ውን።
እሺ እሺ እሺ